ነኝ እንጂ አሁን አማራ ነኝ አማራ ነኝ እንጂ ከማረሻው ግርጌ ከቀንበሩ ገመድ ከበሮቼ ጋር ከጥቁር አፈር ጋር አብሬ የማወጣ አብሬ የማወርድ አንበሳን ታግዬ እንደ ፈረስ ወገብ ቸብዬ የማለምድ ሰማዩን አምኜ ስበት የማስገባ ለታቦት የምሰግድ አማን አርገኝ ብዬ ለጀማው የማረግድ ምጣድ ያመሰውን የጋመ ባቄላን ክክንክክ ብዬ እጄ ላይ የማበርድ አማራ ነኝ እንጂ መንገድ ሰፋይ ብዬ መንገድ ከገባ ጋር ተነስቼም አልነጉድ አማራ ነኝ እንጂ መሬቱን አምኜ አማንማን ብዬ ባንተ ይሁን ብዬ ባንተው መጀን ብዬ አይኔን የማቀና የጎረቤት ማጀት ለምን ሞላ ብዬ በሰው የማልቀና ከወንድሞቼ ጋር ዘመዶቼ ጋር በሌማት የምቆርስ ንጣዩን እንጀራ አማራ ነኝ እንጂ አባይ ባጠገቤ አቅፎ የሚስመኝ ጣና በትንፋሹ ባይኑ የሚጠቅሰኝ ጎተራ እንደሁ እንጂ ለወንድሞቼ ራብ ማዴ የማያንሰኝ አማራ ነኝ እንጂ አማራ ነኝ እንጂ ልጄን በወገቤ ባንቀል በያዝዬ ባገልግል በሰንሰል የሻገተ እንጀራ ጣቢት አንጠልጥዬ ጎጆዬን ያቀናሁ ቀን ከቀበሮ ጋር ማታ ከጅብ መንጋ ከድብ ጋር ታግዬ መታመን የሚሉት መዋደድ የሚሉት የጥቁር አፈር ቃል ልቤ ላይ ተሰርቶ በወንድሞቼ ላይ የተጣደው በደል የሚያብረከርከኝ የሚያብሰከስከኝ ጉልበቴ ስር ገብቶ አንበሳ ከጅብ ጋር እኔ በላ በላ በሆድ ሲታገሉ አሞራና ውሻ እኔ ግጥ እኔ ግጥ እየበጣጠሱ እየዘለዘሉ በአጥንት ተናጭተው በስጋ ሲጣሉ አንተም ስጥ አንተም ስጥ ብዬ የማስታብቅ ፍቅር የሚርበኝ እኔ ነኝ አማራ እንኳንስ ወንድሜ አራዊት ጫካውን ዱካውን ሲነጥቁት የሚያንገበግበኝ እኔም አማራ ነኝ እኔም አማራ ነኝ ሰማይ ከዳ ብዬ ምድር ጦፈች ብዬ የከሳው በሬን አርጀም አልበላ ነጋልልኝ ብዬ የዘር ጃምዬ ለአንዲት ረሃብ ብዬ በሳት የማልቆላ በቂጣ የማልሽር የአባቶችን ግዝት የአባቶች የማላ አዎን አማራ ነኝ አዎን አማራ ነኝ ስሜ የጠገበ ማርና ነጭ ጤፍ ጮማና ብርንዶ ባልበላም በልተሃል ባልተኩስ ገላሃል ተብዬ የምጠራ ተብዬ የምፈለግ ፍርደኛ ጋሚዶ አቤት ባይ ባተኔ በሸንጎ በቀየው ስሜ ፍርድ ለምዶ አማራ ነኝ እኔ አማራ ነኝ እኔ ደብረ ግሸን ከርቤ ረጅም መቋሚያ እጀን ተደግፌ ታቅፌ መወጣ እንኳን የገዛ እጄን አሳልመኝ ያለኝን አይዞህ እያልኩኝ ደግፌም አመጣ አማራ ነኝ ጓዴ ከጥማድ እርሻዬ አምላክ የሰጠኝን ጥቅሽና ውልብኝ አሻግሬ እያየሁ ማማ ተቀምጬ አላፊያ አግዳሚውን ቅመሱልኝ የምል ከርሻዬ ቆርጬ አማራ ነኝ አው በደረቅ ባቄላ በንኩሮ መቀጣ ጣዬ ሲበዛብኝ ገብስ ቆሎዬ ላይ ጉሮሮዬ ላረጥ ጠላ የምጠጣ ባልበላሁት ዝልዝል ባልጠጣሁት ማጠጅ ሰክሬ መወጣ በኩርማን እንጀራ በኩርማን እንጀራ በድሪቶ ጋቢ በራፊ መቀነት አንጀቴ ተሳስራ በልቶብኝ አላሉኝ በልቶብኝ አላሉኝ የወንዙን ጎቼ ያገሩን እንጀራ ምነው ሆዴን ባዩት ምነው ሆዴን ባዩት ምነው ጎተራዬን ባዩት ወንድሞቼ ይገባቸው ነበር እነሱን ያቀናሁ እነሱን ያጠገብኩ እኔ ተራቁቼ አ ከቶ ምን በድዬ ምን አድርጊያቸው ነው አረ መተው ይዩኝ እህል የጓሸበት ወንድም የተራበ ሆዴ እኮ ባዶ ነው ውሃ ጠማኝ ብዬ ሐሩር በላይ ብዬ ከመንገድ ያልወጣ እኔ አይደለሁም የትኝ ውሃ ጠምቶኝ ለእኔ ወንድሞቼ ባህር የማጠጣ በጭብጨባ ብዛት በምርቃት ግሳት ሞቅ ሞቅ አይለኝ ወደ ላይ አልወጣ በርግማን ውርጅብኝ በስድብ ነበልባል ተሰደብኩ ብዬ ወደ ታች አልመጣ ከላይ ነኝ አላልኩህ ከታች ነኝ አላልኩሽ አለሁ በኩሌታ ማን ነው የሚሰፍረኝ ማን ነው የሚያጎለኝ ከባንዲራው ቀለም ከአባቶቼ ቦታ አሁን አማራ ነኝ አሁን አማራ ነኝ ጦቢያ የምትባል የነጻነት ሰንደቅ ያኔ ስትበጃጅ ያኔ ስትሰራ አንድ ላይ ሲማገር የቤቷ ወጋግራ እኔ አይደለሁም ወይ እኔ አይደለሁም ወይ ውሃ ልኳን ያቆምኩ ወንድሞቼ ጋራ እንዴት እጎላለሁ ካስቀመጡ መንበር ካስቀመጡ ስፍራ አሁን አማራ ነኝ የፈረሰ ማገር የፈዘዘ ወራጅ የዛለ ምሰሶ እንደገና እንስራ እንትከል እያልኩኝ የደለኩት ድቤ ከተሰማ ባገር ከሞቀ በኋላ በጅጌ በደቦ በቀዩ ታውጆ አዳምን ዋጋለሁ ሁሉም ሳሪ መዛር ያድርበት ይመስል በገፈፈ ክዳን በዘመመ ጎጆ አረኔ አማራ ነኝ የቦዘኔ ቃሪያ የጤፍ ዱቄት ቂጣ የሳማ ነጭ ወጥ የማሽላ ቆሎ እንጀራ ነው ብዬ እየገረገረ ቆርሸም በላ ጮማ ነው እያሉኝ ቅቤ ነው እያሉኝ ማጀቴን ያላዩ ሰምቶ አዳሪ ሁላ አሁን አማራ ነኝ አሁን አማራ ነኝ አሳድረኝ ብሎ ቁራሽ ስጠኝ ብሎ ከመጣ ከኔ ቤት አልጋዬን የምለቅ ኩልፍልፍ ብዬ መደብ የምተኛ በታበሰ ማጀት ጦሜን የምተኛ በባህሩ ማድጋ በተቋጠረ አንጀት አሁን አማራ ነኝ አሁን አማራ ነኝ። ታዲያ እኔ ነኝ ባዳ ታዲያ እኔ ነኝ ባዳ እኔ ነኝ ባይተዋር በወንድሞቼ ደጅ ሚዛን ያጎደለኝ ላይናቸው ቀልዬ በአባቶቼ ማጀት ሰድ ከምገፈተና ውጣ ና ግባ ና ውጣ ተብዬ የአባቶችን አገር የአርበኞቹን ርስት ያንተ ቤት አይደለም እያሉ ዘበቱ በሽሙጥ አይናቸው አባረሩ ይበቃ ባዶ እጄን ሰደዱኝ ያለ ስንጥር አፈር ያለ አንዲት ጦር ዕቃ ገፈተሪ ጓዴ ሰው አላየም ብለው በጠቆረ ሰማይ ሌት በጠፍ ጨረቃ የስሙ ነገሯቸው የስሙ ነገሯቸው ከነሻሾ ብረት ከነላሎ ማጀት ሺ ጊዜ ብታለም ማለቢያው ቢሞላ ለስሙ ነው እንጂ ፈርዶብኝ ነው እንጂ በአዋዜ አይደለም ወይ በሬት አይደለም ወይ ወንድሞቼ ጋር ፈትፍቼም በላ አዎን አሁን አሁን ከባዶ ሌማት ላይ ከዱባ መረቅ ላይ ዘመን የሚሻግር ቅብ የሚሞላ ጣቢታ እየጋገርኩ ታምር የምሰራ እኔ ነኝ። እኔ ነኝ ባንዲራው፣ እኔ ነኝ ሰንደቁ፣ እኔ ነኝ እኔ ነኝ አማራ፣ እኔ ነኝ አማራ፣ እኔ ነኝ አማራ። ሃሃ